ሀሎ ይሰማል? ትንሽ ድምፆ ርቋል በጣም እና ትንሽ ይሻላል። እ፣ እንትን አላችሁ pediatrician አላችሁ? እ፣ ቦሌ ቡልቡላ ጋር ያለው ዋሽንግተን ጋር ዋሽንግተን ጋር አለ pediatrician። እ፣ እሺ አሁን ብንመጣ ወረፋ ይኖራል ወይስ አይኖርም? እ፣
የቡልቡላውን ቅርንጫፍ ስልክ ልስጦት?
የምን የቡልቡላ ቅርንጫፉን ስልክ ልስጦት ወይ?
የቡልቡላ አዎ
አይ ቡልቡላ አይደለም፣ ቦሌ ሩዋንዳ ነው የምፈልገው።
ቦሌ ሩዋንዳ የህፃናት የለንም፣ ለዛ ነው።
እሺ በቃ